active ነው hello ውላ ወይ ጤና ይስጥልን አብሮ ይሰራ
ማማዬ ለእርዳታ ነበረ ለተቸገረ ሰው
እኛ አሁን ለጊዜው ምዝገባ አቁመናል። በጎ አድራጎት
አይደለ አዎ
አይ ማለት የተወሰነ ምናምን ሳይሆን የተወሰነ ምናምን
ገብቶኛል እኮ ግን እኛ ጋር አሁን የተመዘገቡ ብዙ ሰዎች አሉና እንደ አዲስ መመዝገብ አቁመናል። የእነሱን እየሰራን ስለሆነ ማለት ነው።
እና ምዝገባ መቼ ነው?
የእነሱን ሰርተን ስንጨርስ እናሳውቃለን። ቲክቶክ ላይም ፌስቡክ ላይም እናሳውቃለን።
አይደለ እህ
እሺ እሺ እሺ